ሀሎ ሰላም ጤና ይስጥልኝ ቤተሰቦች፣ ሰላም ነኝ። እባክዎ ምን ልርዳው?
ውጤት ለማየት ብዬ ነበረ። ሄሎ
ሄሎ ሰላም ጤና ይስጥልኝ ቤተሰቦች፣ ሰላም ነኝ። እባክዎ ምን ልርዳው?
ትኬት ለማየት ብዬ ነበር።
እሺ ይቻላል። cashier code ንገረኝ።
አስራ ሁለት
አስራ ሁለት እሺ
ዘጠና ሶስት ዘጠና ሶስት
ሰማንያ አራት ሰማንያ አራት አስራ ሁለት አስራ ሁለት እሺ ምኑን ነው ማየት የፈለግከው?
አሁን ጨዋታ እያዩ ተቋርጦብኝ ይችላል።
የሚቀሩ ጨዋታዎች አሉት። ምናልባት ካላየኸው በሀያ ሁለት ዛሬ አራት ሰዓት የሚካሄዱ ጨዋታዎች አሉት። ሁለት ሰዓት still የተካሄደ ያሉ ጨዋታዎች አሉት። እሺ ሌላው አልፏል ገና ነው ማለት ነው።
ጨዋቱ ጨዋታው ገና ነው እና ግን አንድ ጨዋታ ወጥቶብሃል። እሺ እስካሁን ከተደረጉ ወጥቷል።
ጨዋታዎች ውስጥ አንድ ጨዋታ ወጥቶብሃል። ቅድም አስር ሰዓት ላይ የተካሄደ ጨዋታዎች አሉት። ከስ- ከእነሱ ከቶ- ከተካሄዱት ሶስት ጨዋታዎች ውስጥ አንዱ ጨዋታ ወይም ደግሞ አይሮኒ ቴቤሳ የሚለው ከሀፖይን የሚለው ጨዋታ እሱ ወጥቶብሃል። እሺ
እሺ እናቶች እሺ ስለደወልክ እናመሰግናለን። መልካም ምሽት ይሆንልን።
ሌላ አመሰግናለሁ። ሌላ